ጤና ይስጥልኝ ጉዳዬን እንደወለድሽ እንርዳው።
ለምንድን ነው? ሄሎ እግዚአብሔር ይመስገን።
እ፣ አይሰማም?
ይሰማል። ምንድን ነው ያላችሁ? እ፣ ቀ- ቀጣ ነኝ። ሄሎ እሺ እኮ የእርስዎ የምን አይነት ባለሙያ ነው የፈለጉት? እርስዎ የምን ባለሙያ ነው የፈለጉት?
የቤት ጽዳት፣ የቤት ጽዳት።
እሺ እኮ አሁን ባለሙያዎች አሉን። እ፣ ያለው ሙሉ information ይንገሩኝ። ከዚህ ቀደም ጉዳይ ተጠቅመው ያውቃሉ?
ምን አለኝ?
ከዚህ ቀደም ጉዳይ ተጠቅመው ያውቃሉ?
ከዚህ ቀን ተጠቅሜ አላውቅም።
እሺ እ፣ እባክዎ ሙሉ ስሙን ይንገሩኝ።
የኔ ትራንስ ሄሎ ሄሎ ሄሎ ሄሎ